ጤና ይስጥልኝ። entertainment ስንዱ ነኝ። እባክዎ ምን ልርዳዎ?
እንትን ነበር ይቅርታ
ምን? አቤት ይሰማኛል።
ሸገ ኤፍኤም በጣም ድምጻችሁ ድምፁ ራቅ ያለ ነው። ምንድን ነው ማስተካከል አይቻልም?
የስልክህን የድምፅ setting አስተካክለህ ሞክረኸዋል?
አዎ አዎ።
እሺ እናስተካክላለን። እሺ አባይ
እሺ እሺ። አመሰግናለሁ።
አዳሪሱን ብቻ